Hello ሰላም ጤና ይስጥልን ችኩል አላት አንስኒ ሰላም ነሽ እህቴ?
አዎ ይስጥልን ሰላም።
አቮካዶ አሁን መቼ ነበር በ group leader ሆኜ እሺ
እና እንትኑ ምንድነው ተሳሳትኩ መሰለኝ place ኡን ቦታዋን address ኡን
አዎ።
አለሞላሁትም መሰለኝ
Okay እም? እና እንዴት ነው ማድረግ ለመሙላት ምንድነው ማድረግ ተመልሼ
Okay ሳይሞሉ እንዴት ታዘዘ እዛ ነክቼው ይጠይቃል።
ነበር ውሃ ል- ውሃ ልማት ምናምን ብዬው ሞልቼው ነበር እና አሁን group Okay።
leader place not available ይላል እንትንም ስለቆረጠቦት ይሄ free free delivery የሚለው አልነኩትም። መቶ ሀምሳ እም።
ብርም ቆርጦቦታል የ delivery።
የእኔን
አዎ በቃ fail ያርግና ይሄንን አዲስ ሌላ Okay group ከፍተው እንትን ይበሉ። ይሄ ብር ይመለስሎታል።
እሺ እንደ አዲስ ሎችን በስነ ስርዓት ሞልተው ይሄ freedom የሚለው የሚለውም on አድርገው
free delivery የሚለውን on አድርገው on ያርጉት። አዎ መቶ ሀምሳ ብር እንዳይቆርጥቦት free delivery የሚል ያለው on ያርጉት።
እሺ ይኸኛው ያው fail እሺ ስላደረገ ይሄ ያው fail ይመለሳል። እሺ ያደርጋል። አዎ እሺ እሺ ይመለሳል።
አስመዝግቢልኝ። እሺ አመሰግናለሁ። መልካም ቀን። እሺ ቻው። ምን አለች